hello ወይ አቤት። እንደለኛ
ሰላም ነዋ።
እግዚአብሔር ይመስገን።
እንትን በ- እንትን ወጥተዋል እንዴ ጠ- ማ- መቶ ሰከንዱ
ሳምንታዊ ሽልማት ነው።
አ፣ የሳምንታዊ ያው
አዎ ወጥቷል።
okay። ማለት ስም ዝርዝር ምናምን ከየት ነው ታዲያ የምናየው?
ምን አለ የስም ዝርዝር ከየት ነው የምናየው? ማለት ያሸነፉት
ለሚቀጥለው ሳምንት ለሚቀጥለው ሳምንት ነው ሽልማታቸውን የሚወስዱት። ከዛ በኋላ ድህረ ገጽ ለሚቀጥ- በሚቀጥለው ሳምንት ሽልማታቸውን ይወስዱና ድህረ ገጽ ላይ ይለቀቃል። በድህረ ገጽ ላይ ይለቀቃል።
okay እንጂ በዚህ ሳምንት አይደለም የምለቀው።
ታውቀው ተነግረዋል። ግን ሽልማታቸውን የሚወስዱት የሚቀጥለው ሳምንት ስለሆነ ያኔ ነው ድህረ ገጽ ላይ የሚለቀቀው። ፎታቸው ምናምን ይለቀቃል።
እም፣ አይ፣ እሺ፣ እንደዚህ ከሆነ ይሁን።